hello ሰላም ጤና ይስጥልን ChipChip
order አድርጌ ነበረ እና ብዙ ቀን ቆየ።
መች ነበር ያደረጉት? ይቅርታ በጣም ቀኑን እርግጠኛ አይደለሁም ግን ቆይቷል። ሳምንት ምናምን ራሱ አይሆነውም ብለን
እስኪ ስልክ ቁጥር ይነግሩኛል?
ይሄው ስልክ ነው ዜሮ ዘጠኝ አስራ ሶስት እሺ
ሰላሳ ዘጠኝ እሺ ሀምሳ ሁለት አስራ ዘጠኝ
ደራርቱ በሚለው አዎ ምን product ነበረ?
ድንች ድንች ተደውሎሎት ነበር ወጥቶ?
አይ ማንም አልደወለልኝም።
ይቅርታ በጣም ለነገር አስገባለሁት። ነገ መረከብ ይችላሉ?
አዎ እንትን ላይ ጨመር ማለትም ነገ መምጣት ስላል ነገ መውጣት ይችላል። አዎ የት ነበረ location?
አስኮ
በቃ ለነገ አስተላልፍልዎታለሁ።
እሺ እሺ መልካም እሺ